ስፖርት ነው በእኮ የምንወደው ሄሎ
ስፖርት ነው የምንወደው
እንትን ነበረው ሁሉ ስፖርት ፌብር ተዋችሁ እንዴ
አልተውንም system update የተደረገ ስለሆነ ነው ነው አዎ
እንትን ለማለት ብር ለማስገባት ፈልጌ እምቢ አለኝና ይቆያል
እም፣ ሰዓቱን እርግጠኛ አይደለንም፣ ነገር ግን system update የተደረገ ስለሆነ ነው። በትዕግስት ዛሬ ይጠብቁ።
ትጨርሳላችሁ እሺ ዛሬ ትጨርሳላችሁ
ያ በጨረስን ሰዓት ስለምንለቀው ይጠብቁ።
እሺ እሺ እሺ መልካም ቀን።